Hello
ወይ ሰላም አደራችሁ።
ሰላም፣ እንዴት አደርክ?
አለሁ ማሽን ደርሶ እንደሆን ልጠይቅ ነበር። ለጥገና የገባ እሺ፣ ለጥገና ነው የገባው?
አ
እሺ፣ ብልሽቱ ምን ነበረ?
ፕሪንተር ነበር።
ፕሪንተር ነው የገባው?
እም
እሺ፣ የማሽን ቁጥር ትነግረኛለህ?
ዜሮ ዜሮ ዜሮ spelling ኡንም ንገረኝ
OK PLA ነው መሰለኝ መሰለኝ ሳይሆን ንገረኝ በደንብ አይተህ።
እርግጠኛ ግድ ነው አዎ፣ ግድ ነው። አዎ፣ በሚገባ እሺ PLA
እሺ፣ ኬሌ ዜሮ ዜሮ ዜሮ እሺ፣ አራት ስልሳ ስድስት ስንት ዜሮ? ሁለት ዜሮ አይ ሶስት ዜሮ
አራት ስልሳ በፕሪንተር ነው አራት ስልሳ ያስገባው?
አ ፕሪንተር ብቻ
አ check አድርገን እናሳውቅሃለን።